ሄሎ
ሄሎ ልስሞት የመጣሁት
ቴሌ ብር አቁሟል እንዴ? ሳ- ብር ገ- ኦንላይን ለመጫወት
ገቢ ቴሌ ነው ብር የለም።
ገቢ ፈልገው ነው ወደ አዎ ወደ ሁሉ ስፖርት ገቢ አድርጎ እንትን ለማለት ቴሌ ብር እንደ በፊቱ እንትን የለም።
እሺ technical ችግር ስላጋጠመን ነው deposit የሚያደርጉበትን step ልንገሮት እና በዛ መሰረት ብሩን deposit ማድረግ ይችላሉ እሺ
የም- የሚነግሮትን ስልክ ቁጥር የያዙ አንድ ጊዜ እ፣ ስልክ ቁጥር እ፣ እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት ፍትህ አምላክ ማርዬ ይባላል እ፣ በዚህ ስልክ ቁጥር እ፣ deposit ያደርጋሉ የሚፈልጉትን ገንዘብ okay ከዛ okay የሁሉ ስፖርት account ሙሉ ስሞትን እና ስልክ ቁጥሮትን አ ገቢ ካደረጉበት ደረሰኝ screenshot ጋር በቴሌግራም አዎ።
ይልኩልናል። የቴሌግራም ቁጥር ደግሞ የያዙ ልንገሮት
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ አዎ እሺ እሺ እናመሰግናለን እሺ